Hello ጤና ይስጥልኝ።
ሄሎ ሰላም ነው ሰላም
አለን ሚኖ ስለ minoxidil ን ለመጠየቅ ፈልጌ ነበር።
ስለ minoxidil አዎ እሺ፣ አንዴ በመስመር ላይ ጠብቁ።
Hello Hello ሰዎች አቤት ሰላም ነው አለን ስለ minoxidil ን ለመጠየቅ ፈልጌ ነበር እሺ፣ ምን ማወቅ ፈልገህ ነው?
እ ምን ማወቅ ፈልገህ ነው? እሺ minoxidil ከመጠቀም ከጀመርኩ አምስት ወር ሆኖታል። እ በቂ ለእኛ አርኪ የሆነ ለውጥ አላየሁትም። ለውጥ አይቼዋለሁ። ለውጥ አለ፣ በጣም ለውጥ አለ። ግን አርኪ ለውጥ አላየሁም። አምስት ወር ሆኖኛል እና ብዙ ጊዜ እኔ በሳምንት አንዴ ነው የምታጠባው። በሳምንት አንዴ፣ በሳምንት አልፎ አልፎ ሁለት ያደርገዋለሁ እና የምትታጠበው ነው ወይስ የምትቀባው?
ስታጠብ በሳምንት አንዴ ነው የምታጠበው። በቃ አንዴ አልፎ አልፎ ሁለቴ
እሺ የምትቀባውስ በሳምንት ስንቴ ነው?
በ- አ- በ- ጠዋት ማ